ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የሚረዳው?
ገቢም አልሰራም አለኝ። ገቢ ገቢም አልሰራም አለኝ።
እሺ ተማሪው ፈልገው ነው?
አዎ እሺ ትንሽ technical ችግር አጋጥሞ ነው system ኡ። አሁን በምነግሮት መሰረት ገቢ ማድረግ ይችላሉ።
እሺ በምን ላድርግ?
ስልክ እሰጥዎታለሁ ወደዛ ስልክ ድ- deposit ያደርጉና
እሺ።
ደረሰኝም በቴሌግራም ይልኩልናል።
እሺ እ- እሺ ንገረኝ።
ቁጥር ያዙ የቴሌ ብር ቁጥር ነው ይሄ፣ ቴሌ ብር እሺ።
የሚልኩበት ዜሮ ዘጠኝ ሰላሳ ሁለት
እንዴት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ከዛ ፍትሐ ወደዚህ ነው አምላክ ደረስ ማርጌ ነው የምልከው? እሺ።
አይ አይደለም፣ ፍትሐ አምላክ እ- ማርጌ ነው ስሙ የዚህኛው።
እ- እሺ ከዛ ደግሞ የቴሌግራም ቁጥር ያዙ ቴሌግራም ይልኩበት እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት እሺ እሺ።
አዎ ለዛው ምንድን ነው ደረሰኙን ሙሉ ስሞትንና ሁሉ ስፖርት አዎ።
የሚጠቀሙበትን ቁጥር ነው የሚልኩልን ቴሌግራም ላይ እሺ እሺ